Hello
Hello ንብረት ወይ ወይ ወይ እኔ ቴሌግራም ላይ መቶ ሀያ አራት እኮ ሀምሮ እናንተ አይደል እንዴ?
አሀ የሀምራዊን ነው ሌላ ንብረት አዳማ እኮ ብሎ ለዛኛው shop ልኬ Okay ይህ የሌላ ቤት እንትን ተብሏል እኮ ንብረት አዳማ በሚል ነበር የተላከው።
እሱም አለ ግን ይሄ ሀምራዊ መቶ ሀያ አራትም የእናንተ አይደለም?
አ መቶ ሀያ አራት የኛ ነው እሱ ሌላ shop ነው ለ- ለ- ለዚህኛው ነበር ለሌላኛው ነበር የላኩት Okay ንብረት አዳማ የሚል ነበር የላኩት እ፣ ከስር title ኡ ስትልኩት አ- አ- እንደዛ ስለሆነ ለዛ ልኬው በቃ የሀምራዊ ከሆነ እልከዋለሁ።
አ- ለሀምራዊ እሱ ብቻ ነው አ- እሱ ብቻ ነው።
አዎ አዎ እነዚህ ናቸው ያገኘናቸው እ፣ ካለፈው እሺ ጆሮዬ፣ ሳምንት ከዛ- ከዛሬ ሳምንት ስለሆነ አ እነዚህን አግኝተናቸዋል።
አ በቃ እሺ፣ ንብረት አዳማ የሚለውን በ- ነው የሚቀረው።
አዎ አዎ የሁለተኛው የኳሱን shop።
ደግሞ Already request ልከናል። እስኪ እሺ።
ጠብቀን እንልክላለን ሲያልቅ።
በቃ እሺ፣ እስከ ነገ ያልቃል። አ?
አዎ ያልቃል።
በቃ እሺ። ከዛ ምን እንትን orientation ምናምን አለው ወይስ ቪዲዮ ዝም ብሎ እንትን ማለት?
ልክልሃለሁ አለ።
አ ቪዲዮ አንድ ላይ አዎ Okay። በቃ እሺ፣ እሺ፣ እሺ እሺ እሺ ዜሪ thank you እሺ